ሰላም ነህ? ቡሽራ ነህ? hello ቴሌግራም ላይ እያወራን ነበር። ትንሽ አልተግባባንም ነበር። ይቅርታ። ቴሌግራም ላይ እያወራን ነበር። አዎ ይቅርታ፣ በጣም እሺ። ይቅርታ፣ ወደ ቤት ቤት account ልመልስልህ? እሺ። ወደ ቤት ቤት account ነው ወደ ቴሌ ብር ነው የፈለከው? ወደ ቤት ቤት account ይመለስልህ ብሩ? እሺ፣ ወደ ቤት ቤት account መልሽላለሁ።